ጤና ይስጥልኝ። ቻኖ ላይ ብነው አብሮ ይስጥልን። ደንበኛችን ከአሪፍ ፔ ነበር ምደውለው።
Okay እሺ፣ ሰላም ነው።
እግዚአብሔር ይመስገን። POS machine ኣችን ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አይ የለም፣ ይኸው ሌላ አማራጮችም ስላሉ አብዛኛው በ customer ምርጫ እየተጠቀምን ስለሆነ ነው።
እሺ፣ ደንበኛችን POS ኡን የኛን POS ለምንድን ነው የማይመርጡት?
እ፣ ምንድን ነው ያው customer ጋር አንዳንድ የሚቆርጠው balance ከፍተኛ ስለሆነ ለዛም ነው ብዙ ጊዜ ከእናንተ ጋርም ተነጋግረን ነበር።
እሺ፣ ለ transaction fee ው አዎ
እሺ ደንበኛችን እናመሰግናለን። ምናልባት ያጋጠመ ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ እሺ።
መልካም ቀን።